ሄሎ
ሄሎ
ሄሎ፣ ጤና ይስጥልኝ። ኢትዮ ቺክን ሳል ጤና ይስጥልኝ። ኢትዮ ቺክን ነው።
እ፣ ወረፋ ለመጠየቅ ነው።
ስምህን ንገረኝ። እስኪ
አለሙ
አለሙ
ሞሴ አለሙ ማን ሞሴ
እ
ሞሴ
ማስ
እ?
አለሙ ማን ነበር ያልከኝ?
አለሙ ሞሴ
ድምፅህ ግን ትንሽ አይሰማም። አለሙ ማን?
አለሙ ሞሴ
ሞሴ።
አ፣
እሺ። ከየት ነበር የደወልክልኝ?
ምዕራብ ጎጃም
እሺ። ምዕራብ ብቻ። እሺ። እ፣ ስልክ ቁጥር ንገረኝ እስቲ።
ሰማንያ አራት ዜሮ አንድ እህ፣
ዘጠና ሰባት ስልሳ
እሺ። እ፣ እሺ። አሁን ንገረኝ።
ሰማንያ አራት ዜሮ አንድ አዎ፣ ይዣለሁ እሱን።
ዘጠና ሰባት ስልሳ አራት እሺ። ምን ነበር ያልከኝ?
ወረፋ ነሐሴ ስምንት የገባ ነበረ።
እ
ነሐሴ ስምንት ክፍያ የፈጸምኩት ወረፋ ነበረ።
እሺ።
እስካሁን አልደረሰም።
እ፣ አልመጣለም እስካሁን።
አዎ፣ እስካሁን አልመጣልኝም።
እም፣ እሺ እሺ እሱን ለሚመለከተው ክፍል አሳልፋለሁ። እ፣ አሳውቃለሁ ምን ላይ እንደደረሰ።
እሺ፣ አዲስ ለማዘዝ ምን ያክል ጊዜ ይኖራል?
አዎ የእኛ ተወካይ እዛ አካባቢ አለ። ምን ያክል ወረፋ እንዳለ እሱን ነው የሚጠይቅ መጀመሪያ እሱ ደውለ ስልኩን ከሌለ እኔ ልሰጥክ እችላለሁ።
እሺ፣ text አድርግልኝ በዚህ text ሳይሆን
እም፣ እ፣ ከተመቸ አሁን ልንገርህ።
እሺ፣ እንግዲህ እም፣ እ፣ የት ነበር እ፣ አንተ ያለህበት?
እ፣
አንተ ያለህበት እ፣ ምዕራ- ምዕራብ ጎጃም ሆኖ የት?
እ፣ ጂቃ
እም፣ የት የት ነበር?
ጂጋ ጂጋ?
ጂጋ ጅጋ ነው። እሺ ዶክተር ያሀዬ የሚባል አለ። እም፣ እሺ እሱን ስልክ ልስጥህ። እሺ ዜሮ ዘጠኝ እ፣ ሀያ አንድ ዘጠና ሶስት ስልሳ ስምንት አርባ አምስት
ከስምንት አርባ አዎ ስልሳ ስምንት አርባ አምስት
እሺ ያየ ብለህ ደውልለትና መረጃ መጠየቅ ትችላለህ። እሱ